ጤና ይስጥልኝ።
Hello አቤት
እንዴት ዋልሽ እናት? ሰላም ነሽ?
እግዚአብሔር ይመስገን ካሉ
አለን። እ፣ በስራ ጉዳይ ማውራት ፈልጌ ነበረ። በምን አይነት መንገድ ነው communicate ማድረግ የምችለው?
እሺ፣ ምን ነበር ጉዳዩት?
ጉዳዬ እ፣ እ፣ ኦንላይን እንደምታስተምሩ ስለሰማሁኝ እሺ
እኛ ደግሞ እ፣ ድርጅታችን ኦንላይን ማስተማሪያ ድረገጽ እየሰራ ነው ለብዙ ድርጅቶች። ስለዚህ በቀላሉ የምታስተምሩበት website እ፣ እንዲኖራችሁ ስለሱ ያው መረጃ ለመስጠት እና በአካል ከተቻለ እሸቱን ለማውራት እሸቱን በአካል ማውራት ካልቻልኩኝ የእሱን አማካሪ ለማውራት ፈልጌ ነበረ።
እሺ እ፣ እሱን ቀጥታ ማውራት አይቻልም፣ ግን ልመዝግቦትና እ፣ እሺ እሺ እናሳውቆታለን።
እሺ እሺ እ፣ ከዚህ በፊት ተመዝግበው ነበር እኛ ጋር
እ፣ እኔ እንጃ አላስታውስም፣ ግን የሆነ ቦታ ሄደን ወደ ወሎ ሰፈር ነው የት ነው? አዎ ደንበል ደንበል ፊት ከደንበል ለፊት ጋ ደንበል ጋ እ፣ ተመዝግቦ አትመዝግቦ አላውቅም፣ ግን መረጃ ሰጥተናል።
እኮ በአካል መታችሁ ተመዝግባችሁ ነበር አይደለም? ይሄ አዎ መረጃ ያሳያል።
ከዚህ በፊትም ስለደረሰን Okay እናሳውቃችኋለን። ተመዝግባችኋል በቃ የሆ የሆነ
I think ከሊቃ ቴክኖሎጂ የሚል ነው አይደለ?
አዎ ሊቃ ቴክ- ሊቃ ቴክኖሎጂስ ነው። ምናልባት ያልተጻፈ ነገር የቀረ ነገር ካለ ድርጅታችን ለብዙ ለማራኪ English፣ ለ Unique English፣ ለተለያዩ ድርጅቶች አሁን ወይ የማስተማሪያ website እየሰራ ነው እና ከሱ ደግሞ በጣም እ፣ ተጠቃሚ የሚኮንበት አይነት ስራ ነው።
እሺ እሺ፣ ተመዝግቧል፣ እናሳውቃችኋለን።
እሺ መች እንጠብቅ ታዲያ? በስልክ ነው የምትደውሉልን? እንዴት ነው የሚሆነው?
እ፣ አዎ እንደውላለን። እነ መቼ ቀኑን እርግጠኛ አይደለሁኝም፣ ግን ሪፖርት አድርገናል በዚህ ጉዳይ ማውራት እንደምትፈልጉ እ፣ ከዛ እናሳውቃችኋለን ማለት ነው። ያው በአንድ የሚሆን ስላልሆነ ተነ- ተነጋግረውበት ስለሆነ የሚደወልላችሁ
አዎ እ፣ የሚቻል ከሆነ እንደውልላችኋለን ማለት ነው። ይሄን service ከእናንተ ጋር መስራት በ partnership አይደለ?
ልክ partnership ነው።
ናችሁ እኛ ጋር መስራት እንደምትፈልጉ ነበረ እዛ ላይ የተመዘገበው። ስለዚህ አዎ እናሳውቃችኋለን፣ እንደውላለን።
ይቅርታ ግን ስምሽም አልበል
ስሜ አበቡ።
አበቡ ምን መሰለሽ፣ ምናልባት እ፣ ያው ግር የሚል ነገር እንዳይኖር
እሺ እ፣ እዛው አሁን የተመዘገበው መረጃ ላይ መቼም እነሱ ይሄን የመዘገባችሁትን ስለሚያዩ እ፣ ዶ- Donk- DonkeyTube dot com ወይም ደግሞ ወጌሻ dot com ብለ- ብለው ነው የእናንተ ድር- በእናንተ ድርጅት ስር ነው ትምህርቱ የሚሰጥ እንጂ እኛ website ኡን ነው የምናቀርብ እንጂ እኛ ላይ አይደለም እናንተ የምታስተምሩ እና ይሄ ግልጽ እንዲሆንላቸው መስተካከል ካለበት እንድታስተካክልኝ የምጠይቅሽ።
እሺ እሺ እ፣ ገብቶኛል። ያው ሲ- ሲደ- ስንደውልሎት ያለውን detail ነገር ማስረዳት ይችላሉ።
እሺ እሺ እሺ አበቡ እሺ በጣም እሺ፣ አመሰግናለሁ።
እኔም ሰላም ወይ።
አመሰግናለሁ። መልካም ቀንሽ።
እሺ እሺ